ቤሳ ቤት ወርደን ነበር ዘጠና አምስት ዜሮ አራት አዎ ከሲኤምሲ አቆማን ሲጋ ኖሪል ስቴት ወደ ገብርኤል ጎሮ ኖሪል ስቴት ነው።
እሺ ፒኑን ሌለ አዎ ፈናርገሽ ዘጠና አምስት ዜሮ አራት ነው ያልከኝ አይደል?
አዎ
አይላለኝ ሀኮማል ነው የሚለው እዚህም ላይ አይደለ?
አኮማን ሪል ስቴት ኒር ነዋ። እሱ እነሱ እኮ አንድ ነው፣ እ፣ ጎን ለጎን ናቸው።
ምን ጎን ለጎን ናቸው፣ ቅርብ ናቸው፣ አንድ ናቸው። ኖሪል ስቴት እና አኮማን አንድ ነው፣ አንድ ቅርብ ናቸው። አንድ እኮ ቦታ እዚህ ላይ እንደዛ ነው የሚለው አይደለ?
አ ወሰን አኮማ ሪል ስቴት ቢያንድ ኖሪል ስቴት ይላል። አዎ ወሰን ነው።
ወሰና እንደ ከሴምሲፊ ጋር አላልክም?
ሀፊጋ ነው፣ ወሰን ነው፣ ወሰን ነው። ወሰን አኮማ ሪል ስቴት
እሺ አየዋለሁኝ አስናቀ
እሺ